ሄሎ ጤና ይስጥልኝ።
ሄሎ አቤት፣ ጤና ይስጥልኝ።
ሄሎ
ይሰማል?
አይሰማም?
አቶ አበበ- አቶ አበበ ኖት?
አቶ አበበ ሄሎ ከ- ከፍሊንስቶን ሆምስ ነው የደወልኩት።
አ ከፍሊንስቶን ሆምስ ነበር okay እሺ የደወልኩት።
እሺ እሺ እ፣ ስለ አክሲዮን ባለፈው አውርተን ነበር። ሐሙስ ብቅ እላለሁ አ ብለን ነበር።
አ ታስታውሰኝ ነው እሺ፣ አዎ ላ- ላስታውስ ፈልጌ ነው። እ፣ እ፣ ዛሬ ብቅ ከተመቹት ብዬ ነው።
አ ያው በአጋጣሚ ስራ ላይ ነኝ ዛሬ okay፣ በኋላ ልደውል ምሳ ሰዓት ይቻላል። እሺ፣ ከአስራ አንድ ሰዓት ሶስት ነው መቼ ዛሬ ብቅ ከአስራ- ይችላል?
እስከ አስራ አንድ እስከ አስራ አንድ እስከ አስራ አንድ ሰዓት ክፍት ነው ቢሮአችን። ብቅ ማለት ብቅ ይቻላል።
እላለሁ፣ ብቅ እላለሁ።
እሺ፣ አቶ አበበ፣ እናመሰግናለን። ስሞት ተሳስቻለሁ እንዴ?
አ ስሞት ተሳስቻለሁ?
hello
አ፣ ስሞት ስሞት አዎ፣ ተሳስቻለሁ እንዴ? አቶ አበበ አይ አበበ አ አበበን ትክክል ነህ። አ አ አ፣ እሺ እናመሰግናለን።
እሺ ምንም አይደለም